ለመመላለስ ብለህ ሙሉ ኪዳን አልጽይቃ ክርስቶስ ትንሣእ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያለ ሳምንቱ ሁሉ እንዲሁ ያሳልም። ቀጥሎ ዐቢይ ስብሐተ ነግህ ነው። አስተውል ጥንተ መሪ እዝል ይምራ ወይ በል ፋሲካ ብሂል ማዕዶት ብሂል ፋሲካ ብሂል ማዕዶት መምፀንጽ ላመርግድ ጽፋ አልዎ መስተብቁ